Hello
ይቅርታ አሁን ደውልሽ ነበር።
እሺ፣ website እሺ።
website አላችሁ እንዴ?
website አለን ግን እዛ ላይ ስለ share ኡ ምንም የሚገልጽ ነገር ስለሌለ አሁን ከሰኞ ጀምሮ ግን ሌላ application ስለሚኖረን ወይ okay እሱንም እንትን እንሎታለን። ግን already ማክሰኞ የሚመ- ስለሚመጡ detail ኡን ም።
እ፣ ቀጠሮ አስይዤ እሎታለሁኝ። አ list ኦትን አግኝቼው ነበር። አዎ አቶ ሳሙኤል አይደሉ?
አሀ።
አዎ አዎ። ለማክሰኞ ስለዚህ website ኡ አሁን ወቅታዊ website የላችሁ ማለት ነው?
website ኡ ላይ የ real estate ሽያጮቹ የሽያጭ አይደለ የ real estate apartment እየተገነባ አይደለ የሚሸጠው ድርጅቱ አሀ።
የእሱ ዝርዝር መረጃ ነው እንጂ የ share ኡ የለም።
እስቲ ንገሪኝ፣ ግድ የለሽም website ምኑ
website ኡን ንገሪኝ።
Flintstone Flintstone Flint Flintstone አዎ Flintstone ብለው ይግቡ።
ብቻ አዎ አዎ Flintstone እንዴ ይበሉና dot ምናምን የለውም? ደብሊ ደብሊ ዶት ምናምን ነገር የለውም?
W W dot Flintstone Homes dot com ይበሉ።
W W dot com Flintstone እ፣ W W dot Flintstone እ፣ ነው
home dot com።
home አዎ አዎ home dot com no አይ Flintstone እ፣ dot com እሺ W እሺ W አድርገው ፍሊንትስቶን ዶት ኮም።
እሺ እሺ ቴንክ ዩ እሺ እሺ እሺ